ልርዳዎት?
hello ሰላም።
አቤት፣ ልርዳዎት?
ትናንት ሪፖርት አድርጌ ነበር የሆነ transfer ምናምን ሳደርግ ወደ አንዱ withdraw አንዱ deposit ነው እሺ።
እና ሁለቱም እስካሁን መልስ አልተሰጠኝም ነበር።
ትላንትና ነው።
አዎ ትናንትና ፎቶ screenshot አድርጌ ምናምን ልክ ያለው
እሺ፣ ሲስተካከል እናሳውቆታለን። ደንበኛችን ቴሌግራም ላይ ይከታተሉ።
እሺ ተዘገየ ነው እንትን ያለው አ እሺ፣ ስለዘገየን ይቅርታ። ሲስተካከል ትንሽ ይጠብቁ እና እናሳውቆታለን እኛ።
እሺ እሺ እኔ እናት እሺ፣ እሺ፣ መልካም ቀን።